hello hello ሰላም ጤና ይስጥልን እ ሰላም ነው
አሉ እግዚአብሔር ይመስገን።
አለን order ነበረኝ እና ግን እስካሁን አልደወሉልኝም። ለዛሬ እንሄዳለን።
በዚህ ቁጥር ነበር አዎ በዚህ ቁጥር
የመቼ order ነው?
አይ ትናንት ነው ያዘዝኩት። ዛሬ አይደለም የሚደርሰው።
አዎ ትናንት ነበር።
እሺ አዎ number ኡ ላይ ተልኮልኛል። ምናልባት ልጁ ስላልደወለ አዎ እሺ አብርሃም በሚለው ነው። አዎ ተጭኖሎታል። የ driver ቁጥር ልስጦት።
እሺ እ አንድም ደግሞ ነበረ የጓደኛዬ
እሺ አንድ ሌላ?
ቦታ ስለሆነ ምናልባት ይህን ቁጥር አንድ ላይ ልስጦትና መጀመሪያ የ driver ኡ እሺ እሺ ዜሮ ዘ- ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት እሺ ሀምሳ ሁለት ሀምሳ ሁለት
ሰባ አምስት ሰላሳ አንድ
ሰባ አምስት ሰላሳ አንድ አዎ ሌላ ማን ነበረ ከእርሱ?
ሀ- ሀይለ ልዑል ቁጥሩን ልስጥሽና ወይ check አድርጊ።
እዚህም አለ check አድርገው። አዎ የዚህም እሱ ነው። አንድ ነው driver ኡ ወደዛ ስለሚመጣ ነው okay።
አዎ ወጥቶሎታል።
እ አዎ ዜሮ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ያልሺ።
አዎ አሉ ላይ ይላል። አዎ የሁለት እሺ እሱ ነው ያዘለው። እሺ እሺ መልካም በጣም አመሰግናለሁ። ይቅርታ። እሺ